ባኮት የምንለብሰውት ማሽን ተበላሽቶ ነው እንደምለው።
ማሽን ተበላሽቶቦት ነው?
አዎ እሺ ቢጂ አይዲዮት ንገሩ።
ዘጠኝ ሃምሳ አንድ
ዘጠኝ ሀምሳ አንድ አዎ
ይሄ ቢጂ አይዲዮት ነው ደንበኛችን በስልክ በስልክ አዎ።
የተላከሎት ቲ- በ text አልመጣልኝም።
በ text አልመጣሎት አዎ TIN ልንገር አሁን TIN ሌላ ነገር ላይ ተሳስቼ ነው።
TIN number ይንገሩኝ እስቲ። በዚህ ሁለት ዜሮ።
አላገኘሁትም።
እሺ ሁለት ዜሮ እሺ ሰባ አንድ
ሰባ አንድ ሰባ ስምንት ሰባ ስምንት ስልሳ አንድ ስልሳ ስድስት ስልሳ አንድ ስልሳ ስድስት አዎ
እሺ አንድ ጊዜ ጠብቁ ይመስላል። ስሙ ምንድን ነው? ደንበኛችን ነው የግሮሰሪዎት ህይወት ህይወት ግሮሰሪ።
አዎ
እሺ አንድ ጊዜ ጠብቁ። እሺ ህይወት bar and restaurant ነው።
እም፣ እሺ የእርስዎን ስም ልቀበሉት።
ሰለሞን
ሰለሞን ማ ጥላሁን
ስልኩን ስልክ ቁጥር በዚህ ልያዝ ወይስ ሌላ ይሰጡኛል?
በዚህኛው በዚህ ልያዘው።
አዎ እሺ እ፣ ለሌላ ጊዜ እንዲጠቅማት BGI ID ዮት ልስጦት የያዙ እሺ
ሰላሳ ሶስት
ሰላሳ ሶስት ሰላሳ ሶስት
ድጋሚ ሰላሳ ሶስት አይ ሰላሳ ሶስት ስልሳ ሰባት ስልሳ ሰባት ሀያ ሁለት
ሀያ ሁለት ስልሳ አንድ
ስልሳ አንድ እሺ አ፣ ሌላ ጊዜ BGI ID ሲጠየቁ ይሄን ይሰጣሉ። እሺ ማሽኑ ምን ነበር የሆነቦት? ደንበኛችን
እ፣ ምንም አያቀዘቅዝም።
አያቀዘቅዝም።
እም፣ እሺ የራሱ cooler ኡ ነው።
cooler ኡ አያቀዘቅዝም። እሺ እም፣ እሺ ደንበኛችን ቅሬታውን መዝግቤ ልዎታለሁ። ለ technician ክፍል አስተላልፌ ልዎታለሁ።
እሺ በጣም አመሰግናለሁ።
ሌላ ምረዳውስ ነገር አለ?
በቃ የለም።
እሺ ስለደወሉ እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙት በኋላ ያስቀምጡልኝ። መልካም ቀን ይሁንልዎት።
እሺ